ሌላው ሰልፍ ሚኒስትሪክ ባኩም ደግሞ ሁለት ትኬቶች ነበሩ። አንድ ሳተኝ ቦነስ እንዳለው ለማረጋገጥ ነበር።
እሺ ካሸኮር ጋሪ እሺ አስር አስራ ሁለት
አስር አስራ ሁለት አርባ አራት ዘጠና ሰባት
ይቅርታ አስራ ሁለት አስር አስራ ሁለት አልሽ አዎ
አርባ አራት ዘጠና ሰባት
ቦነስ አለው መቶ ብር ገብቶልሃል። እሺ አባቴ እሺ ሌላም አንድም ነበረኝ። ስንት አይልኛለሽ?
እሺ ይቻላል።
አስር አስራ ሁለት አስር አስራ ሁለት አርባ ስድስት ሰላሳ አምስት
እሱ መቶ ብር አለው። ሄደ መቀበል ትችላል።
እሺ thank you እናም እናመሰግናለን። መልካም እሺ እሺ